ነው ሲም አይደለም application ነው እና እነሱ ናቸው login ከዛ በነፃ ነው በኢንተርኔት ብቻ ነው የሚሰራው እንትኑ ይሄ እ።
እሺ፣ የሚሰጠው
ወይኔ ሀሎ ስለ እንደዚህ አይነት ነገር ወይ አያ ወይ ሀሎ እንዴት ነሽ ሀሎ ሀሎ እንዴት ነው?
ሱራፌል ነኝ አዎ አይ ነው እንዴት ነው?
ደህና ነኝ አለሁልሽ አንቺ እንዴት ነሽ አለን
አለን አለን እ፣ ስለ PC ጉዳይ እኮ ትንሽ information ልትሰሽ ያው ዝም እንዳለልሽ ብዬ እኮ ነው okay እና ጀለስ ዛሬ አልተመቸውም ነበርና like አሁን ነው የጠየቅኩት okay።
ምንም ሌላ ቦታ ነው ያልኩት አለ እና እ፣ ነገ ጠይቅልሃለሁ ብሎኛል ቢያንስ ነ- ነገ ምናምን እስኪ እንትን ልበለው okay so ነገ ይነግረናል።
I think yeah ስልሽ ነገም ከተመቸው I don't ብቻ ነገ እሺ ይለኛል።
በቃ ጥሩ okay እና ሌሎችንም ሰዎች ምናምን like ጠይቄ ነበረ።
እሺ ያው በጣም እኔም ፎቶ አንስቼው ነበር ላፕቶፕን በዚህ ወይ ድጋሚ ፎቶ አንስቼው ምናምን ነበር እና ሳይዛቸው ምናምን ግን like ዋጋው it's not fair አሉ I know እሺ፣ it's not ሰፊ ግን ያው እኮ ነው
ያው I know ስልሽ አንቺም እንትን አልሽኛ ሀምሳ ስምንት አይደል ያልሽው?
baby no ቤኪ እኮ ከቤኪ ራሱ እ፣ ሰው ፈልጎ ነበር ገባ እህ ከዛ በኋላ ከበቃ ቀን በስልሳ አምስት ነበር የተባባል ነው ከቤኪ ጋር ገባ ስልሳ አምስት ካገኘ የሸጠው በጣም አደንቀዋለሁ። ከዛ ከዛ- በኋላ ከዛ በኋላ ከዛ በቃ ትንሽ ቀንስላቸው ምናምን ስለው ለምን አንቺ ትጎጃለሽ በስምንት ገሹ ትስናት ፌ አለኝ። ታስቦ እውነት ነው ነው አይደለም ይኸውልሽ ይኸውልሽ አሁን ይኸውልሽ አሁን ስልሽ በዶላር ስለገዛ ነው አይደለም እዚህ ጋር እኔም በዶላር ነው አክቹዋሊ ገዛሁት ግን እኔ ለሸጠው በለዚህ ቀርሰኛል እዚያ afford አድርጎትም ገ- ስለሚገዙት
ይኸውልሽ የእኔ ገቢ ይኸው አልል ማለት ነው የራሴን ይሄ ሰላሳ አምስት ምናምን ምንም ጥቅማ ሀምሳ ስምንት ቀጥታ ሀምሳ ስምንት ያልኩት ምክንያቱም እንደማይሸጥ ስለማውቅ ቀጥታ ሀምሳ ስምንት ነው ያልኳቸው እሺ ከዛ ውይ ኧረ ምንም በቃ like እኔ እንደሱ ከዛ አልጠበቅኩም ነበር ስለሚፈልጉት ዋጋውን አልጠበቅኩም እና ምንም አልነገሩኝም ያው ዋጋውን ግን እንደሱ አልጠበቅኩም ነበር ምናምን አሉኝ ነበር maybe maybe ብቻ እስቲ አሁን ጥሪ ምንም በቃ እውነቴ ነው የምልሽ ምንም ሳሊዝ ምንም ፈርቅ ምሳል like በቃ you are my family ያው ቢኒያም family አድርጎን የለ
አዎ ግን እኔ የምልህ ሀምሳ ስምንት ነው የምጠራው ሀምሳ ስምንት ከሀምሳ ስምንት በታች እኔ ለማን አልሰጥም።
I know እሱ ማለት ማለት ስልሳ አምስት ነው የምለው ገባ አሁን I know በስልሳ አምስት ነው የማወራው ከቤኪ ጋር I know yeah እሺ በቃ እ፣ ደግሞ በእናትሽ እ፣ አበላሻችሁ ኢቨንቱን ወደ አስጠልታችሁኝ እኮ ነው እኔ ዝም ያልኩት ኢቬንቱ
ኢቨንቱን በጣም ነው እኔም የምታነዱት እኔ እኔ በቃ አይ በቃ ጠላኝ ተውኩት ተውኩት በቃ ተውኩት ሮብ ቀን ትመጣለህ ጎልደን ማን ኧረ እሱ ጭራሽ ምት ዛሬ ባይዘው ብዛ ነበርኩኝ ጎልደን ሳይሆን እ፣ ከእንትን መጥቼ ነበር ኮሎጂ መጥቼ ነበር። እም፣ ብቻ ለካ። ኧረ በስመ አብ ሰድሱ ከዚህ በኋላ ልመጣ እዛ በስመ አብ እንትና ቅዳ- ኖ ቅዳሜ ዕለት መጣሁኝ በቃ ለሀኒ የሚገርም ፌቨር ሰራሁላት በቃ እስከ ቤት ምናምን ነበርኩኝ የሆነ ጉዳይ ላት ለሱት መቀልቅ ከዚህ በኋላ እዛ ድርሽ አይደለም የሁለት ሳምንት ከሁለት ሳምንት በኋላ የሚጀመረው ትምህርት እስካልተጀመረ ድረስ አልመጣም አስቀየርኩኝ እኔን ወደ ማታ ዞርኩኝ እና ትንሽ እንዴት ነሽ እንዴት እየሄደልሽ ነው ባዘወያ ሚስዩ ምንም ኧረ እባክህ
እንዴት ናበሽ ምንም አዲስ ነገር የለም
አይ ቀኖራል ሀቢቢ
እሺ
ምን ነው ታብለሽ አቂ እንደዚህ እ?
እንዴ ምን አስቸኮለሽ? ቆይ እኔ ልገውስት ና አንዴ ደወልኩት እዚህ ከማን ጋር እኮ ነኝ እኔ ቻው ልበል እያወራሁ እ እ እ? ከማን ጋር ምን እያወራሁ አልሽኝ? ማን ጋር ነኝ?
ሄሎ